ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከተለያዩ ገጣሚዎች የቀረቡ ግጥሞችንና ቀኝ ጌታ ዮፍታሔ ንጉሴን በሚመለከት ባለቅኔው ዮሐንስ አድማሱ ያቀረበውን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
በሀገሬ ክብሬ ድር ለጉልበቴ አወ ወገኖቼ ትንሹም ትልቁ እንዴት በዛተ ወርቅ እንዲህ ትሳቀቁ። ኧረ አገሬ አገሬ ራስ ጋይንት ማማው ደብረ ታቦር የሊቃውንት አምባ የነጋሪት አገር እንዴት በኩታራ ታሪክ ይደፈር። ወይ አገሬ አገሬ አዲስ ዘመን በለሳ ቋሊሳ ያጌና መና እንዳላሳደገ ያንን ሁሉ ጀግና ይጫወትበታል የወያኔ ሙና ወይ አገሬ ወይ አገሬ ጎንደር የፋሲል መዲና የነ ኢያሱ ዙፋን እንዲህ አረጀና በእነሱ ማይረሩ ሆኖ ሊቀር ሆና አገሬ አርማጭሆ ፈልፈልና ከንፈል የጀግኖች መፍለቂያ የጎበዞች ክልል እንደምን ይደፈር በምን በኛ ምልምል አይ አገሬ ወይ አገሬ ዳባት የነገታ አገሬ አገሬ ወገራ አገሬ ወፍ አርግፍ ወልቃይት ጠገዴ ዳንሻና ሁመራ እንደምን ይደፈር በትግራይ ተራራ ወይ አገሬ ቆራባ ካጠቅ አገሬ ጀግኖች ጎራ አገሬ አዳኝ አገር አገሬ መተማ በኢትዮጵያ አንድነት አካሉ እንዳልደማ እንዴት በወያኔ ታሪኩ ግማማ አገሬ ወአገሬ ሰሜን ሰሜን አምባራስ የነጋሪት አገር ባለብዙ ቅርስ እንዴት በኩታራ ክብሩ ይገሰስ አገሬ ሰሃላ ወአገሬ ጸለምት አገሬ በየዳ ደረስጌ ራስ ድጀን እንዴት በደረር ሸምሸን ኧረ ጃሎ በሉ ጎበዝ ጃሎ በሉ ምንሽር ወሉሉ መውዜር አቀባውሉ ትናንትን ረስቶት ዛሬም እንዳመሉ ተከዜን ተሻግሮ ልግባ ይላላሉ። ወይ አገሬ ስሜን አገሬ ወገራ ለጠገበው ጥይት ለራበው እንጀራ ይህ ነበር ታሪክ በጣም የሚያኮራ በቁም ሊበላህ ነው የራበው አሞራ የሚመነጥረው የሚጠርገው ቢያጣ ወንደርን እንደ ልብስ ሊቀደው ጋሬጣ ያመልቲ ወያኔ ይኸው ልብ አግኝቶ በለስ ቀነውና በቋንቋ አዘናግቶ ወልቃየት ጠገዴን ዳንሻና ሁመራን ከጎንደር ለይቶ ሰሊጥ አምርተናል፣ ሰሊጥ እንሸጣለን ይበላኩን ሞልቶ እንቋይ ሲቀባጥር ወልቃየት ምድበል አርማጭሆም አዳምጥ ትግራይ ያበቅላሉ አንድ አገዳ ሰሊጥ ተርቦ ተጠምቶ የሚቀምሰው ሲያጣ ወያኔ ተከዜን ተሻግሮ ሲመጣ ከእንግድነት በቀድመች ነበረው ጣጣ እና ደጋጎቹ የአገር ዘበኞቹ የሀገር ጀግኖች ዘራቸው የጠፋ አይን አውጣ ወያኔ ታሪክ ሲያከረፋ የአባቶቹ ርስት ገበሬው ሲቀማ ሁመራ ተመርቶ መቀሌ ሲለማ ምን አላ ምን አለ አርማጭሆ ምን አለ ወገራ ይህንን ሲሰማ በሰሚው ግራ ነው እንዲህ ያለ ነገር የአርማጭሆ ሱሪ የወልቃዎች ሱሪ የወፍ አርግስ ሱሪ መቼ እንደዚህ ነበር ሰሜን አርማጭሆ ወልቃይት ጠገዴ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ?
በፍቅር ጓጉተው አሁን እንደፈለጉት ባለበት ይገኛል ወንደር ለፈለጉት ወንደር ለፈለጉት ለፈለጉት ሚዛኑ ያዛትን ግራ ቀኝ ያደረጉት ጥላና ከለላ ይሆናል ቢሰጉት ይሆናል ቢሰጉት ቢሰጉት አቺ ካለላገኝ በላፈቀኝ ጎንደር አቺ የረሳሁት ተገዝቻት ልደር ተገዝቻት ልደር አገሬዋ ሴቴ ሴቴ ሴቴዋ ሴቴ ሴቴ ሴቴ ሴቴዋ ሴቴ ሴቴዋ ሴቴ ሴቴዋ ሴቴ ሴቴዋ ሴቴ ሴቴዋ ሴቴ ሰሜን ተራራ ላይ ድምፅ ሰምቻለሁ የንጋት አዋጅ ነው አሁን የጥርጥር ያለው የይኩም አምላክ ነው አለም የኪቦርዶስ ሰው የገዛ ቃሉን መቻተዋል ቦትሮስ ሲፈትና ሲወድን ጎንደር ሲሰርቅ ዘውድ ይደርባል ካባ አንድ አጥር ወርዶ ሴቴው ሴቴ ሴቴው ሴቴው ሴቴው ሴቴው
ግንቡም ተናገረ። ምናልባትም ግንቡም ተናገረ ስል ግራ እንዳይገባችሁ ወይም ድንቅ እንዳይሆንባችሁ ምክንያቱም ሕይወት ያላቸው ግዑዞች እንዳሉ ሁሉ የሚናገሩና የሚያስተምሩን ግዑዝ አካሎች አሉ ብዬ ስለማምን ነው። ምንም እንኳ አፍ አውጥተው በድምፅና በቃል አቀነባብረው አይናገሩም እንጂ ለምሳሌ አክሱም፣ ላሊበላ፣ ፋሲልና የሐረር ግንቦች ወዘተ አይናገሩም ብትሉኝ አልቀበላችሁም። ለምን ቢባል እነዚህ ቅርሶቻችን እየተናገሩ የኖሩ እየተናገሩ ያሉና ወደፊትም እየተናገሩ የሚኖሩ ግዑዝ አካላት ናቸውና ነው። ስለዚህ ይህኛውን ርዕሴን ግንቡም ተናገረ ብየዋለሁ። አዎ ግንቡም ተናገረ። ጎንደር አደባባይ ከዋርካው በላይ የቆመው አንበሳ በረሃቡም በጥሙም አካሉም አልከሳ። ግርማው ጢም ብሎ ከሩቅ እያሳሳ እንደ አባት አደሩ ምነው ያገሳ። ለካስ ቃልም አብሮ ተማግሮ ነበረ። ግንቡም አፋውጥቶ እንዲህ ተናገረ። የብዙ ዘመን ውል በደም ቀለም ሆኖ ባጥንት የተጻፈ የትውልድ ተዋረድ አደራ ሆኖብኝ ነፍሴ መቻረፈ። ስንቱን አሳልፌ ስንቱን አየሁት በረጅም እድሜ በአራት መቶ ዓመት ረገና ብያ አለ ስሜነኛ ቀናንተው ቀናንተው መቶ ዓመት አሉኛ መቀመጥ አብዝቼ ስሜ ሊረሳ ነው ጆሮዬን አላምን ጊዜ ምስክር ነው ታሪክ መስታወቴ ላሊበላ አባቴ አክሱምም አያቴ እኔ ምን ቸገረኝ ቢከሳ ከላቴ ፋሲል ሲገነባኝ መሰረት አስምሶ በቀስተ ደመና ሰንደቁን አውርሶ ኢትዮጵያዊነቴን ከደኔ ለውሶ እኔ ምን ቸገረኝ ያሉትን ቢሉኝ የስልጣኔ አምባ ከተንበሩ ነኝ በአዋቂዎች መሃል ያለ ድንቁርና ከማናንሻውም ወዲያ ይባልና አንድ ሆናችሁ ቁሙ ቃል ኪዳን ግቡ ጎንደር በዘመኗ ነበረች ገናና የታሪክ መዘክር የውበት መዲና በረጅም ዘመኔ ባሳለፍኩት እድሜ ስንቱን ስንቱን ታዘብኩ በዝምታ ቆሜ ዝምታ ለብሼ ለጉድ ተጎልቼ ማንነቴ ጠፋ መቀመጥ አብቼ ዘመን እያለፈ ሲተካ ዘመን የበደል ጥርቅም የግፍ ጽዋ ሞልቶ አብላላው ሆዴን በደከሙ አይኖቼ ውሃ እየፈሰሰ ጎንደር በላ እንጀራ በእምባዬ እያራሰ ቃል ኪዳን ሆኖበት ዛሬም ያልፈረሰ ፋሲል ሲገነባኝ መሰረት አስምሶ ኢትዮጵያዊነቴን ከደሜ ለውሶ ይኸው ነው እምነቴ የሰጠኝ አውርሶ ቢያጣቁር ያሽራል አሁንም መልሶ አዎ ቢያጣቁር ያሽራል አሁንም መልሶ ባሳለፍኩት እድሜ በረጅም ዘመኔ ድርቡሽም ባንዳውን መቻጣው ስሜ ቃሌን ተቀበሉ በንጹህ ልቦና የዘመኑን ልክፍት ወዲያ በሉትና የኢትዮጵያ በኩር ስኑራት ስሙት የአንድነት አርማ ካሳ ይሁናት ወይራ ዶጋ ይወልድም ተባበሩላት አሁን ወገን ወይራ ዶጋ ይወልድም ተባበሩላት ፋሲል ሲገነባኝ ለዝና አልነበረም ለታሪክ ነው እንጂ መኩሪያ መከበሪያ እንድሆን ለልጅ በረጅም ዘመን ባሳለፍኩት እድሜ ስንቱን ታዝቤያለሁ በዝምታ ቆሜ ጎንደር በዘመኗ ነበረች ገናና የታሪክ እመቤት የጦቢያ መዲና የጥበብ መፍለቂያ ፍትሐ ነገስት ፀሐይ ከዋክብቱ የደመቁላት አእዋፍ በሰማይ የዘመሩላት ጀግኖች አንበሶቿ ዘብ የቆሙላት ለጦርነቱ አምድ የተመሙላት ለቅድስት ኢትዮጵያ የተሰሙላት ነበረች በጌንደር ያገር መሰረት የቋራው አንበሳ የአንድነት አርማ የአገር አብነት የትውልድ መመኪያ ሕያው ምልክት የታሪክ መዘክር ከእናትም እናት የማታበላልጥ አድሎ የሌላት የኢትዮጵያ ተስፋ ጎንደር አትሙት የጥበብ መፍለቂያ የታሪክ አውድማ ስሟን ይዛ ቀረች ሆናለች ባድማ ምክሬን ተቀበሉ በንጹህ ልቦና ይላል ፋሲል ግንቡ ወገን ምክሬን ተቀበሉ በንጹህ ልቦና የዘመኑን ልክፍት ወዲያ በሉትና ተባብራችሁ ቁሙ ቃል ኪዳን ግቡና ተባብራችሁ ስሩ ቃል ኪዳን ግቡና ቃል ኪዳን ግቡና አሁን የእናት ምድር ጥሪ ልጆቼ ድረሱ አሞኛል አሞኛል ከአንገት በላይ አቤት ምን ያደርግልኛል ጎጠኛም አትሁኑ ደስ ይበለኝ ለኔ በአንድ ላይ ቁሙልኝ ጥግብ ይበል አይኔ እንዲህ ወደ ኋላ ታሪክ ብንበረብር ኦሮሞም አማራም ፋሲል ሁሉም ነበር ከኛ የተሻሉት እነዚያ ስልጥኖች ሰሜን ደቡብ ብለው ሞክረውት ነበር ወደ ኋላ ሂደን ምናል ባንቸገር እነማንን ትቼ እነማንን ልጥራ ከቴድሮስ ከፋሲል ከዮሐንስ ጋራ አይጉድ አይጉድ የጉዴ ብዛቱ አንቺ እያሉ ጠሩኝ እንዳልተባልኩ አንቱ ቴድሮስ ሽጉጥህን ሳትጠጣው ገና ነፍሴ ከስጋዬ ሳትለይ ቶሎና ያ የልጅ ፍቅራችሁ ሸተተኝ አምሮኛል ናፍቆታችሁ በስቶ እንቅልፍ የሚነሳ ሰቀቀን ሆኖኛል ይህን የውሸት ኑሮ ማናቀር መሮኛል ተገዝግዣ ልቄ ለወድቅ ደርሻለሁ ቶሎ ቀን አድርጉኝ አፋፍ ላይ ቆሜያለሁ ልጆቼ በርቱና እስኪ ደገፍ አርጉኝ በሕይወት እያለሁ ኋላስ የእናት ወጉን ምኔን አጠባለሁ የመከራው ድጌ ቀኑ ስለበዛ ወገቤ መንምኗል አይደለም የዋዛ እንዲህ ብዬ ብዬ ውድቅ ካልኩባችሁ እንዴው ለነካሳ ከቶ መልሳላችሁ ልጄ ወግ ኩራቴ ቴድሮስም ፋሲልም ጥፍታሉ ብዬ ስወድቅ ስነሳ ያሉትም ሌሎቹ አቀለሉኝሳ ኦዴስ እንዲህ ብሏል መችለኛል በጂ አምላክ ለሁላችሁ ልብ ይስጥልኝ እንጂ እባክህ አምላኬ ልለምንህ እኔ ልጆቼ ሲያስቡኝ እስኪያሳየኝ ባይኔ አባይና ጣና ከፊቴ ተንጣሎ ተከዜ ባናቴ ሲሄድ ተንከባሎ ጎንደር እንዴት ይለቅ በኋጥን ተቃጥሎ ፈጣሪም አልሰማ ባለቅሰው ባለቅሰው እንዴት አሳልፎ ለበይ ይሰጣል ሰው ፎገራን መሬት ለሸንኮራ ለሩዝ ባዕዳን ሲመኙት የመተማን አፈር ለጥጥ ለሰሊጡ ከወዲያ ሲመኙት ይገርማል ይደንቃል የእናንተ ዝም ማለት ውሃውም አፈሩም ሁሉም የተመቼ እኔ ምን አውቃለሁ ስታመም ስከሳ ዝም አሉ ልጆቼ ለብሼ እንዳላጌጥኩ ካቦርታ በርሞሌ በዘነበው ወጀብ ቢታወክ አካሌ መን ቅስሜ ቢነክስ እንባ ቢያቀዛይኔ የዶክተሩ አባት የሳይንቲስቱ እናት አልነበርኩም እኔ ደልቶኝ አልደላቸው ሲያድጉም በመከራ ተበታትነው ቀሩ እንደ በልግ አዝመራ ወልጄ አሳድጌ አብልቼ ሳልበላ ምን ነው የነጭ ሲሳይ ሆኑ በጠቅላላ ማህፀን መልካም አንኳር ወላጅቷ ወና ሆኗል ቤቴ እንደምን በስስት ይታጠፋ እንጀቴ በዛፍ በቅጠሉ የተጌጠው ግርማ ለምለማ ከላቴ ተጨፍጭፎ የለም መለመላይን ነኝ አግጧል አጥንቴ ልጆቼ ይኝማ አግጧል አጥንቴ እንደምንም ብሎ አይኔን ማየት ነበር ለዚህ መድኃኒቱ ከዚያ በኋላማ መቼ ጨክን ነበር የልጅ ሆድ ለእናቱ አካሌን መዳሰስ ጥሩ ነበር ለፍርድ መች ተሳካላችሁ ዛሬ ነገን ሲወልድ በአዲስ አበባ ምድር ከተማከራችሁ በአውሮፓ አሜሪካ እንዲሁም ካናዳ ከተወያያችሁ የሚያመኝ ይሄ ነው እኔ ልንገራችሁ ቅናት ምቀኝነት ናላዬን ወጥሮት መርዘን ተክሎብኛል ወሬና አሉባልታ አለመነጋገር ቀይዶ ይዞኛል ራስ ወዳድነት በርቁ መሰቸት አየሩን በክሎት ትክ ትክ ሆኖኛል የማደርገው ጠፍቶኝ ግራ ተጋብቶኛል ልጆቼ ታጠቁ እስኪ ተሰናዱ በአንድ ላይ ሁኑና እጃችሁ ወርቅ ነው ብዙ ይሰራል ገና ጎንደር ፋሲል በሉኝ ደስታ ይልም ስሜ የዳንኩ በእናንተ አይደል በእንግሊዝ በጣሊያን እንደዚያ ታምሜ ባዘነው አንጀቴ እምባይን ወደ ላይ ለአምላክ እንዳልበትን እጠብቃለሁኝ ልጅም እንደገና ይወልዳልና አዎ እጠብቃለሁኝ ልጅም እንደገና ይወልዳል እናትን ይወልዳል እናትን
ቀኝ ጌታ ዮፍታሔ ንጉሴ ከዮሐንስ አድማሱ ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ፣ በተለየ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ከአንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይህ ሁሉ የሚሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የሥነ ጽሑፍ ህዋ ውስጥ ዮፍታሔ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሔ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሔ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ፣ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሔ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሔ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሪቅ መዝሙር ነው። ጠሪቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን፣ ንጹህ ዝናብ መንግስታችን። አይዞህ የኛ ጌታ ነገርህን አትርሳ፣ አለስልሰህ ዝራ የስንዴውን ማሳ። የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን፣ ንጹህ ዝናብ መንግስታችን። በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ። ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሴ ያዘን ሰዋስው ውስጥ የዮፍታሔ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሔ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሔን የቋንቋ ውበት መመርመር ጀመርኩ። የዮፍታሔ ስንኞች መቀነባበር የዘይቤው ወይንም የስለምኑ መተባበርና መዋሃድ በስተቀኔውም በኩል የሰምና ወርቁ የውስጠ ወይራው የሰም ለበሱ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሔን የተለየ ያደርጉታል። የዮፍታሔ ርቀቱ በኪነ ስራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይቆስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሔ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ጥቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳት አፏ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነ ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውህቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሔ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሔ ንጉሴ የተወለደው በ1897 ዓመተ ምህረት ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽሕፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሔ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ። እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ከስደቴ። ዮፍታሔ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ አንድ ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ኅሩይ ወልደ ሥላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስክመጣ ድረስ። አዎን ሄደ ብላቴን ጌታ ኅሩይን ቢጠይቅ እንዳለው በዚያው ቀረ፣ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በአርባ ሁለት ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ሕሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻ አካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣፍ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሔ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሔ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሔ ሞቱ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሔ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሔ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጾም ከሆነ ማስረጃውን አላገኘውም። ዮፍታሔ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው። ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያ ብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ የአስማንዲዮስ መሪ አያ ደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሔ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ፣ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡዕ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900 እና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር። ዘመኑ የሀገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ሕሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደ ኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ሕሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች እርካብ ነገራችን ሁሉ የምቧይ ካብ የምቧይ ካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። የዮፍታሔ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩ ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን እረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሀተታ አስፍሮ ነበር። ሟቹ አቶ የፍታይ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሔ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ስራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሔ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ሕሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሁንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ ስምንት ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሔ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጥሮ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሔ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሔ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሔ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምትሃታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ ውእየትና እርጥበት ሁለቱም በተራ እሳቱ ሳይጠፋ ሐመልማል አይሎ ሐመልማል እሳቱን ሳያጠፋ ውሎ ከግንብ አስገብቶ በጎቹን ቀላቅሎ ይህንን ድንቃየ ሙሴ ተከታትሎ ዘመን እንዲህ አርጎ ስለምን ሲያስረዳ ሰው እንግዳ አይሆንም ጊዜ ነው እንግዳ ውሃ የባህሪውን ሲመጣ ሊያጠፋ ውሃ ሲመጣ አይቶ እሳት ቢያንቀላፋ አጥፊ እንዳያጠፋ ጠፊም እንዳይጠፋ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ ትወልድ ነበረ በዓመት መንታ መንታ አላቢ ያለባት ጥጃዋን አክስታ ቢሞትም ጥጃዋ እምቧ ስትል ገብታ ያልባል በመላሾ ጠዋትና ማታ ከላሞችም አለች ቀይ ያለላ መሳይ መቼ ለጌታዋ ላላቢዋ ሲሳይ እሷን በመላሾ ደግሞ እያባበሉ ሶስት ጊዜ አልቧታል ልብ አላት እያሉ ወይንም አይኔን በአይኔ እንዳላይ መስታወቱ ጠፍቶ አይኔን ቆረቆረኝ በአይኔ ጉድፍ ገብቶ አይኔን በአይኔ ማየት ችግር ሆነኝ ከቶ ማን ነው የሚነግረኝ የአይኔን ጉድፍ አይቶ የዮፍታሔ አማርኛ ላይ ላዩን ቀላል ወይም የዋህ ነው ከዚህም በላይ የዮፍታሔ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለ ናያ ከምሲ የጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባን ሲቀጡ። የከምሲ ጓደኛ አያባን ሲቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ ለወንዱም ለሴቱም ለሁሉ አለበሰው የኮራው ልጅ ከምሲ የተበጣጠሰው። ኮምታራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን አምስት ብር አያገኝም ቤታ። ወዲያውም አስከታትሎ የባንቲቀቱ ጎባን የሚሆነው አትቸኩልብን አያባን ሲቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታይ ንጉሴ የተለየ እንዳረቄ መርፌ የሚወጋ ዓይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶቹ ከፈጠራቸው ባህሪያት መካከል እንዳጻፍ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከሀብት ሺመርና አጋፋሪ ጉደታ ነበሩ። ዮፍታሔ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይሳለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሄድዋ ሄድዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከእግሬ ላይ ወለቀ አርኩ ደህና ክረም ውሃችን አለቀ ዮፍታሔ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ዮፍታሔ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስልኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓ.ም ካርቱም በነበረበት ጊዜ ነው። ምን እምባ ነበረሽ ከራሄል ያነሰ እምባ አይመልስም እምባ ጊዜው ካልደረሰ መራራው ሐዘንሽ እምባ እያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውብ አሽከር ቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝጌታ ዮፍታሔ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሔ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ። በጣም ብናፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ሰማይ እንደሁ እንጂ ከምድር ያንጠለልሽ የውሃ መልክ ያለሽ ገነት ነሽ። ጭራሽ ያላየሁት ቢሆን ተፈጥሮሽ የገነት ፍሬ ነሽ ብዬ ሰየምኩሽ። ፍጹም ስለሌለ አንቺማ ባይባለም የገነት ፍሬ ነሽ። ብስበት አይደለም ይሆናሉ መላእክት ያመጡሽ ከገነት ለሰው ልጆች አስገራሚ ነው እንጂ ናውቀው በእርግጥ የመጣሽው በእውነት ነውና በዚያው የታካል መኖሪያ ገነት ከቶች የለውም። በእርግጥ የመጣሽው በእውነት ነውና ከዚያው የጻድቃን መኖሪያ ገነት ከቶ እንዴት ነው? ልዩናው ፍቅሮች አንቺን የሚመቱ በይኔ ገኒ ልስማ ከገነት እንዳሉ በእውነት ያዘሚን ከዚያ ከገነት ስንት አይነት ምጡን ነው የሚኖርባት ይዘጊ ላኖች እንዲባለሽና ያዳምሽ መኖሪያ
ያለ